ሄሎ አቤት ህይዊ እንዴት ነሽ?
አለ እግዚአብሔር ይመስገን።
ሳራ ከፌደረሽ
እሺ እንዴት ሰላም ነሽ?
ነው አለ እግዚአብሔር ይመስገን አለሁልሽ።
አለን አለቃ ይገኛል አይገኝም የሚለውን ማወቅ ፈልገን ነበር።
እም፣ እንጃ አላወቅኩም። እስቲ አሁን ወጥተዋል እ፣ ሲገቡ check አድርጌ እሺ እነግርሻለሁ።
ሲገቡ ትነግሪኛለሽ?
አዎ፣ ስልኬ እሺ።
ልስጥሽ?
አዎ እስቲ ቁጥር ያዥ ንገሪ ዜሮ ዘጠኝ ዜሮ ስድስት ዜሮ ዘጠኝ ዜሮ ስድስት አስራ ሶስት አስራ ሶስት ሰማንያ ሰባት ሰማንያ ሰባት ሰማንያ አምስት እሺ ሰማንያ ሰባት ሰማንያ አምስት እሺ እሺ እሺ